ጤና ይስጥልኝ ሄሎ ቪዛ ኩለኔ የባኮትና የሸጉጡ መረጃ ልስጦ። ጤና ይስጥልኝ ደንበኛችን። ጤና ይስጥልኝ ሄሎ አይሰማም። ጤና ይስጥልኝ አይሰማም ደንበኛችን። ሄሎ ጤና ይስጥልኝ አይሰማም ደንበኛችን።